हॅलो हॅलो ಸಲಮ ಹಾಂ ಡೆಲಿವರಿ ಆದಷ್ಟು ರೀ ಯಾ
का म्हणाल चाल उद्याचं का म्हणाल नगर
ಯೋಚನಾ
काय ड्रॉइंग नऊ लक्ष मला परिचय
సరే మరి చాలు వెళ్ళాం
ಸರ್ ಸರ್ వెళ్ళాం సరే
አይ ዛሬማ የለም። አይ በሚኖርበት ሰዓት ብለው ነገ ከነገ ወዲያ ምናምን የለም። አይ ለዛሬ አይደለም። አይ እዚሁ ለማወቅ ነው እና ችግር የለውም። ባለ ሰዓት ደውዬ እመጣለሁ። እሱማ አ?
ለ- ለዛሬ ባይሆንም ችግር የለውም። እኔ ባለ ሰዓት መጥቼ እልካለሁ። ችግር የለውም። ይቻላል። ወይ? ሁለት- ሁለት ጫማ ነበረኝ እና እሱ ለመላክ ነበር። ይቻላል ወይ የሚለው ነው።
ምን አልከኝ
ሁለት ጫማ ነበሩ አዲስ አበባ የሚሄድ እና እሱን ለመላክ ፈልጌ ነበር እና ይቻላል ወይ የሚለውን ነው ለመጠየቅ ነው።
አዎ፣ አይ አዲስ አበባ ገና አልጀመርንም መሄድ
ገና አልጀመራችሁም?
አዎ ድሬዳዋ ነው
አይ